ሲወጣ ሲገባል።
ጤና ይስጥልን።
ጤና አራዳማ አብሮ ይስጥልን። ደንበኛችን ከአሪፍ ፔይ ነበር የምደውሎት። አሪፍ POS machine እሺ እናቴ ደንበኛችን POS machine ኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር።
እ፣ እሺ አንዴ እሺ ኤዊ እየሰራ ነው የተጠቀምንበት ነው። ምንም ችግር አልተፈጠረም።
ደንበኛችን ምናልባት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት።
አሜን። ለእናትህ አሜን።